ሄሎ
ሄሎ
ቤት ጤና ይስጥልኝ።
አብሮ ይስጥልን።
ከድር ገበያ ነበር የምደውለው።
እሺ እናቴ፣ እሺ አጋር ለመሆን ተመዝግበ ነበር እኛ ጋር።
ተመዝግቤ ነበር። አዎ አዎ፣ ጥያቄ አለ። እኔ ማግዘ ነገር አለ።
ትናንትና ደውዬ ነበር እኮ በሰማንያ ቤታችሁ እሺ፣
እና ሁለት አማራጮችን አቅርቦልኝ ነበር እስከ እስከ አዎ፣ አዎ፣ ስም- ስምንት ሺህ እና አስራ ሁለት ሺህ ምናምን ብሎ አዎ፣ አዎ።
ከዛ package two አስራ አስራ ሁለት ሺህ ምናምን ስልጠና አለው ምናምን ብሎኝ ነበር አዎ።
እና እሱ መርጫለሁ ምናምን አለኝ። ከዛን ሀገሬን ጠየቀኝ የት አካባቢ ነህ ምናምን አለኝ።
አዎ።
ኢሉባቦር መጥቶ ምናምን ስለው ቆይ መልሰን እንደውላለን ብሎ በዛው ጠፋ።
በቃ ስለዚህ ከሰልጣኙ ይደውልልሃል።
ኦኬ እሱን ነው የምጠብቀው።
አዎ።
እሺ እናቴ።
እሺ